ጤና ይስጥልን። ሄሎ ሄሎ ጤና ይስጥልን። ማሪ ባባ
ሰላም ነው እናት።
አለን እግዚአብሔር ይመስገን።
ተሲ አለ እንደ ግቢ
አዎ ይኖራል። ቁጥር ልስጠው ዜሮ ዘጠኝ አስራ አንድ
ዋኑ ፈይፎ አለ ግቢ
ዋኑ ፋይቭ በጥቁሩ ነው
አይ ተሩፉ ማኗል ዲክ እኮ ከለሩ ምን አይነቱን ነው የፈለጉ?
ጥቁር ነገር መሰለኝ እኮ አምስት ነጥብ አምስት ፍተሻ ገብቶ
ሁለት ሺህ አምስት ሞዴል እ?
እኮ አምስት ነጥብ አምስት
እኮ ሁለት ሁለት ሺህ አምስት ሞዴሉ ነው ወይ አዎ አዎ አባት ፍተሻ ከወጣ በኋላ ድርድር አለን።
እሺ